ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምልወደው።
አይ ቴሌግራም ላይ አሁን ልኬዋለሁ። እንትኑ ቁጥሩ ልንገርሽ የላኩበትን
እሺ
ዜሮ ዘጠኝ እሺ ሀያ አራት ሀያ አራት አስራ አንድ አይደለም አይደለም ዜሮ ዘጠኝ ሀያ አራት ስልሳ ሁለት እሺ አስራ አንድ
አስራ አንድ ሰማንያ
ምንድን ነው ጥያቄዎት? አልተራምልኝም ነው?
አዎ ብሩ ምንም አልገባልኝም።
እሺ አስተላልፈንልዎታል። መልሱን ስናገኝ እናሳውቆታለን።
እ?
አስተላልፈንልዎታል። መልሱን ስናገኝ ቴሌግራም ላይ እናሳውቆታለን። በትዕግስት ይጠብቁ።
እሺ